ሄሎ ጤና ይስጥልን Best Bet ሄሎ ወደ ብሔር ዊዝዶ አድርጌ ነበረ።
እሺ
ብሩን ወደ account መመለስ እችላለሁ? እንዲ አልገባልኝ። ምን ታውቂያለሽ?
ስንት ብር ነው ወንድሜ
ስድስት መቶ ብር ነው።
እ አይ ስድስት መቶ ብር መመለስ ከአስር ሺህ ብር በታች እኛ መመለስ አንችልም እሺ ስልክህን ስጠኝና check ላድርግልህ ሄሎ አልገባለሽ እስካሁን አልገባም። ይገባል ይገባል ይሉኛል። ዛሬ ስንተኛ ቀኑ ነው?
አዎ ተልኮላችኋል ለቤት ለቻፓ ወይ ለሳንቲ
በሳንቲም ተልኳል ይላሉ። እስካሁን አሁን ይላል ጠብቅ ጠብቅ ይሉኛል። ምንም ነገር የለም ወይ ወደ ቴሌግራም account ላይ መመለስ- ማን ያወራክ
ቴሌግራም ላይም አውርቻቸዋለሁ።
እኮ አውርተዋል ማን ያወራክ ቴሌግራም ላይ
ማን እንደሆነ በሆነ አውቃለሁ። ታዲያ
እም፣ በቃ ትንሽ ታገሰን እሺ
ከቻልሽ እንደዛ መልሽልኝም እናት አዎ መመለስ አይቻልም ወንድሜ
ከዚህ በፊት መልሼ ስለማውቁ ነው ወደ ወደ እረፍት game ኡ ይገባልሃል እኮ ትንሽ ታገሰን። ሰሞኑን system እያስቸገራቸው ስለሆነ ነው። እሺ ቻፓና ሳንቲሞች ይስተካከላል ከሰኞ በኋላ ይቅርታ